Aló, Hello, tienes Dream Base aló, Pictures?
ಸಿಸ್ಟರೇ ¿Mm?
ದುರೋನಗರ ದುರೋನಗರೇ ಬೆಸ್ಟ್ ಬೆಸ್ಟ್ ಬೀರೋ ತಿಲಾಂತ ತಿಲಾಂತ ರಾಸು ಅವರ ಬೀರೋ ಸೇರಿಸಿ ಈಗ ಐಟಿ ದನ ಎತ್ತ ಎತ್ತ ಒಲ ಬತ್ತು ಅಲ್ಲಿ ಪಿಂಕ್ Deposit, ¿no?
ಆ
እሺ
ሽስታ ክለ ማለት ወደ
እሺ Deposit.
ቆይ አንዴ ጠብቁኝ መስመር ላይ
hello ጤና ይስጥልን ቤስት ቤት hello
አሎ
አቤት ደንበኛችን
ወንድሜ እስቲ ሳይክለው ለሁለት መቶ የትላንት የምናገረው
ሁለት መቶ ወጪ አድርገው ነው በዚህ ስልክ ቁጥር
ቢንክ ነው ቢንክ ቢንክ ተሳሴ ቢንክ በርግ ቢንክ ግባ
ቢንግ የገባ አንዴ ቆይ ጠብቁኝ ሁለት አካውንት ነው ያለው በየትኛው ነው በዘጠኝ እ?
በሚጀምረው ወይስ ሁለት ሀምሳ አንድ አንዴ ቆይ ጠብቁኝ hello hello
ከተ- ከቴሌብር ወደ ቤስት ቤት account ኧን ያስገቡት አይደለ? ስለዚህ screenshot አድርገው message ኡን ይላኩልን። በቴሌግራም ላይ screenshot አድርገው ከቴሌብር የተላከሉትን message ወደኛ ይላኩልን በቴሌግራም።
እሺ ወንድ እሺ፣ ስለደወሉ እናመሰግናለን። መልካም ነው።
awesome thank you very much
አበ ጉዳይ